hello hello hello አይሰማም።
ሰላም ነው እህቴ። ይህ ሁሉ ስፖርት እንችላለን። ኦንላይንም ከቴሌ ብርን እምቢ አለን።
ምን withdraw አልፈልገው ነው ወይስ deposit?
አዎ ውስጥ- አዎ፣ deposit ለማድረግ ስናደርግ እምቢ አለን። ከሁሉ ስም ከቴሌ ብርም ከምንም።
ከዚህ ነው በዚህ ስልክ ነው።
አዎ በዚህ ስልክ አዎ።
እሺ እ፣ ሌላ አማራጭ ፈልገን እንደውልሎታለን።
አዎ፣ እንትንም ደግሞ አለን ደግሞ ምንድን ነው ይሄ ኦንላይን ላይ የ- ከ- ከቋረጥን በኋላ አያርሙም የወደቀውንም ምናምንም አዎ እንትን አይለውም።
ትላንትና ይታረማል ይጠብቁ።
አዎ።